hello ሰላም ጤና ይስጥልኝ እንዴት ነው? እስከ ዳር ነኝ እባክዎ ምንድነው?
አዩብ ነኝ።
እሺ ሰላም እንዴት ናችሁ?
አለን እግዚአብሔር ይመስገን።
ወደ ትምህርት ቤት ሪፖርት አድርጋችሁልኝ ነበር፣ መልሱን እየጠበቅኩ ነው።
ማን ነበር ያልከኝ? አባ አዩብ
ስንት ብር ነበረ? ይቅርታ ሺ ስድስት መቶ
እሺ አንዴ ጠብቀኝ ምስል ላይ ጄሪ ጄሪ እ ሁለት ሺ- አንድ ሺ ስድስት መቶ ብር withdraw ነው አይደለ? ለዋናው ሰው ያርግ
ውሃ በቃ ሶስት ነው።
ልጁ ደውሏል። ረዱና ምን ልበለው የ
አ፣
በምላ ነይሽ በምን ያ እሺ ከዛስ ረዴት አለሻ